መካት በሀገር በሀገር በአይኔ ላይ ቀልድ የለም ከደፋር እርቅ የለም እርቅ የለም በኢትዮጵያ በክብሯ ቀልድ የለም ወልደሽ አሳድገሽ ጡትሽን የነከሰው ክደው ያፈረሱሽ ክደው ያስቀየሞሽ ኢትዮጵያ በሀገራችን ቀልድ የለም በእናታችን በክብራችን ቀልድ የለም ይንበረከካሉ ይወድቃሉ ከግርሽ እኛስ በሀገራችን ቀልድ የለም በኢትዮጵያ በእናታችን ቀልድ የለም ብዙ አሳይቶናል እማማ እርግማነሽ እኛስ በሀገራችን ቀልድ የለም በክብራችን በእናታችን ቀልድ የለም ኢትዮጵያ ኢትዮጵያ ተነሱ ልጆችሽ ለክብር ለአንድነትሽ እማማ ኢትዮጵያ እማማ ተነሱ ልጆችሽ ለክብር ለአንድነትሽ ክብር በሀገር በሀገር መኖርም በሀገር በሀገር በአይኔ ላይ ቀልድ የለም ከደፋር እርቅ የለም እርቅ የለም በኢትዮጵያ በክብሯ ቀልድ የለም አዝለሽ ተሸክመሽ ሰው አድርገሻቸው ጦር ሰብከውብሻል ኢትዮጵያ እርገሚያቸው በአንድነትሽ ጉዳይ በክብርሽ መደፈር ይቅርታ የለንም ቀልድ የለም በሀገር እማማ ኢትዮጵያ እማማ ኢትዮጵያ ተነሱ ልጆችሽ ለክብር ለአንድነትሽ እማማ ኢትዮጵያ እማማ ኢትዮጵያ ተነሱ ልጆችሽ ለክብር ለአንድነትሽ ክብር በሀገር በሀገር መመካት በሀገር በሀገር በአይኔ ላይ ቀልድ የለም ከደፋር እርቅ የለም እርቅ የለም በኢትዮጵያ በክብሯ ቀልድ የለም አልማዝና ወርቋን አጊጡ መሩበት አየሯን አሽትቱ ጤና ሸመቶበት